ጤና ይስጥልን BGI ኢትዮጵያ ነኝ። እባክዎ ተመልዷል።
ማሽን እና እንትን ፍሪጅ ይሰጣል ተብዬ ነበረ።
እሺ
እስካሁን አልተሰጠኝም። ፈርሜ ነበረ። አዳማ ነኝ ያለሁት። አዳማ ነው የምደውለው።
እ፣ እሺ ደንበኛችን BGI ID ዎችን ወይ ደግሞ TIN number ይንገሩኝ።
TIN number ይነግርሻለሁ። TIN number ዜሮ ዜሮ
ሁለት ዜሮ አዎ ሀምሳ ስድስት ሀምሳ ስድስት
አርባ ዘጠኝ
አርባ ዘጠኝ ሀያ አምስት
ሀያ አምስት አርባ ሶስት
አርባ ሶስት እባክዎት መስመር ላይ ጠብቁኝ። ሊሎት አንዴ
እሺ
መስመር ላይ ነች። ዳኛ እ መስመር ላይ ናት።
አዎ መስመር ላይ ነኝ።
መስመር ላይ ሲጠብቁ ልታ በሱ ፍቃድ ካፌና ሬስቶራንት ነው የድርጅቶት ስም።
አዎ እሺ ሙሉ ስሞትን ይንገሩኝ።
እ፣ እንትን ማሽን እ፣ እንትን ብዬ አመልክቼ ነበረ ፈርሜ ያለው ወላ ማለት ነው። ነገ ይመጣላል ዛሬ ይመጣላል ተብዬ በጣም ቆየብኝ እና አሁን እኔ ደግሞ ለ